የጦር ኃይሎች፣ የፖሊስ ሰራዊትና የብሔራዊ ጦር ቢደርግ ለግርማዊነቶ ደህንነትና ጤንነት በሰፊው የሚያስብ እንደመሆኑ መጠን ለዚህ ለጤንነቱም ሆነ ለልዩነቱ የተዘጋጀ ስፍራ ስላለ ወደዛ እንዲሄዱልን በፊትና እንደምናለን።
በጠቅላላ መቼም አሁን የተናገራችሁ ስንሰን የኢትዮጵያ ንጉሠ ነገሥት ስንሆን ስም ብቻ አይደለም፣ ሕዝቡን ሀገሩን
Yeah. The more of you, the merrier.